የየ ዘርና ነባር በግዕዝ የአገባብ ቃል ህየ በዚያ ከዚያ ብየ አለኝ በኔ አልብየ የለኝም ዝየ በዚህ ከዚህ ካዕብ ዘርና ነባር መታትዩ ሴንዩ የሰው ስም ቆስዩ ምንጭ በራክዩ የሰው ስም አብድዩ የሰው ስም አብድዩ ጭቃ አእታዩ ኡኡ ሽሹ ሸሹ ኢዮቤልዩ መልህት ኤልዩ እዩ የሰው ስም ከነአንዩ ኬልቅዩ ያገር ስም ጳልንትዩ ጡብ ጳራልዩ ያገር ስም ጵልንትዩ ጵልትንዩ እግር ብረት ሳልስ ዘርና ነባር ሲራይ አለላ ነካሪ አላይ ራብ ዘርና ነባር ሃሌሉያ የነበረ ያለ ዓለምን አሳልፎ የሚኖር ሐራውያ ሪያ ሐዋርያ መልእክተኛ ህብልያ ብዝበዛ ህውልያ ልዩነት ሉያ ዓለምን አሳልፎ የሚኖር ሊዮጵጥሪያ ሌዎጵጥሪያ ፍቄን ልብያ የአገር ስም በምድረ ግብፅ መስጦአገያ የማለፊያ ደጅ መንደያ እጀጠባብ ቀሚስ ማአገያ እሳታዊ መድያ መደብ መድያ ልብስ ሙኪርያ ነበልባላዊ ሚያዚያ ሚያዚያ ማርያ የሴት ስም ምርያ መድኃኒት ምርያ ሰርግ ምጉህያ ሙጃ ሞሪያ የተራራ ስም ሰፌልያ ድጅኖ ሰፌልያ መዶሻ ሶርያ የአገር ስም ሶፊያ ጥበብ የሴት ስም ሶፊያ ወይዘሮ እመቤት ርያ ዓላማ ሸራህያ ስም አምላክ ሸራህያ ስም አምላክ ቀልፎንያ የአገር ስም ቀትረራያ ዓላማ ቅራስያ ሽቱ ቅራስያ አንድ አይነት ፍሬ ቆስያ ቋስያ ቆሽት ትርያ የኮከብ ስም ትብልያ ወገርት ትብልያ ልብሰ ክህነት ትንንያ ትንኝ ነህምያ የሰው ስም ነያ እነኋት ኖትያ ዋናተኛ አህያ ስም አምላክ አስሃተያ ውርጭ አስባነያ አስወነያ ጨረቃ አርያ የሰው ስም አርአያ አምሳል አርአያ እንደ አርአያ አብነት አቅሌምያ የአቤልት መንትያ መንትያው አቅሌስያ ቤተ ክርስቲያን አቅሌስያ የገብረ መንፈስ ቅዱስ እናት አብያ የሰው ስም አናንያ ደመና አውሎግያ የተባረከ ህብስት አውክሳርያ ስንክሳር አዛርያ ረድኤት አያያ ተመሳሳይ አያያ እኩያት ባልንጀራ አገያ ቅድስት አፋኪያ የመጋረጃ ቁልፍ ቁልፍና ቀለበት አፍክያ ቀለበት አፎመያ የሴት ስም ኢጥያ የእንጨት ስም ኤጲፋንያ የክርስቶስ መገለጽ ለአረማውያን ኦሪያ የሰላም ደጅ ኦብደያ የእግዚአብሔር ባሪያ ኬንያ ብልሃተኛ ደጎበያ ኩብኩባ ዲድስቅልያ ስርዓተ ትምህርት ድያ የኮከብ ስም ገላውቀያ ሶስት ጉተና ያላት ወፍ ጉህልያ ሽሙጥ ጌልያ መርከብ ግልያ አርእስተ መጻሕፍት ጉእትያ ትዕግልት ድካም ጣፍያ ጣፍያ ጦብያ የሰው ስም ጰላንቲያ ጰላንቲያ የጡብ መተኮሻ ጰራልያ የባህር ዳር አገር ጵልትንያ የኖራ እቶን ጵልትንያ የጡብ ምድጃ ጽንጽንያ የውሻ ዝንብ ጽንጽያ ዝንብ ሐምስ ዘርና ነባር መላዬ አቅላጭ ዬ ወዮ ወዮ ዬ ልቅሶ ሳድስ ዘርና ነባር ሐቀይ ሐቀይ ጥርስ ማፋጨት መንከስ ሐካይ ሰነፍ ታካች ስራፈት ሐዋይ ማታ ምሽት ሐውይ ሆይ ሐጋይ በጋ ህሙይ እሱር ህብረ መጽርይ ጽየረዳ ህዋይ ድግዝግዝታ ማታ ህዴይ ሰሳ ሆባይ ነጭ አሞራ ሆባይ ዝንጀሮ ለሃይ ለይ ቀይ ግምጃ ሐር ለይ ዘህነን ሊሉይ ልዩ ላህይ ደምግባት መልክ ላዕላይ ላይኛ ልሁይ ደምግባታም መልካም ልቡይ ሰነፍ ልቡይ የተሳሳተ የጠፋ ልቡይ የተበላሸ መሐክይ አታካች መለያልይ ብልት መምዕ ላይ የሚያስወነጅል መሰርይ አስማተኛ መራእይ መነጽር መነጸር መርወይ ረዋት የውሃ መጠ- መጠጫ መርወይ እርኮት መንጥይ ችኮ ነዝናዛ መክርይ መቆፈሪያ መጥ- መጥመይ መጥወይ የሰው መቁረጫ መጽሐይይ አንጻር ወሰን መጽርይ ቀጋ ረዳ ሽቱ ሙዳየ ማይ ማድጋ ፊቄን ሙዳይ ሙዳይ ማይ ውሃ ማዳይ ቀሚስ ሜትራይ ቁይ ጭፍራ ምስካይ መጠጊያ ምጥፋይ የወንድ ብልት አብይ ም- ም- ምጉጣይ ችንካር ሰማይ ሰማይ ጠፈረ ማይ ሰኑይ ሰኞ ሁለተኛ ሰናይ መልካም ሰይ ወዮ ሰደይ ሁሉን የሚችል ሰደይ ስመ አምላክ ሰደይ መስፈርት የሌለው ሲሳይ ሲሳይ ምግብ ሲሩይ ቀለም የገባ የታለለ ሲሩይ ርኩስ እ፣ እድፍ ሲሩይ ኃጢአተኛ ሲራይ አ- አለላ ግምጃ ሳይረማይ የውሃ አቅ- አቆማዳ ሴሜኬይ የሰው ስም ስራይ መድኃኒት አስማት ስርናይ ስንዴ ራእይ ራእይ ርቁይ የተደገመበት ርቁይ አስማት የተደረገበት ቀላይ ጥልቅ ቀሰፋይ እዳሪ ወልወል ቀሰፋይ ማህደረ ታቦት ቀርማይ ስመ- ስመ አብ ቀርማይ ሲኖር ቅይ ትንሽ ብላቴና ህፃን ቁሳይ የቅል አይነት ዱባ ባህርይ ባህሪ ጠባይ ባህርይ እንቁ ብሉይ አሮጌ ብሶይ የሰው ስም ብዕራይ በሬ ነቢይ ነቢይ ነዳይ ድሃ ችግረኛ ያጣ ናህይ እረፍት ንጥፋይ የወንድ ብልት ንዋይ ዕቃ ገንዘብ አልዠድይ የኮከብ ስም አቃቤ ስራይ ባለመድኃኒት አንጌቤናይ ወይዘሮ አያያይ መ- መ- መከር አያይ አምሳል አ- አም- አምሳል አያይ መሬት አይ ምን የት አዶናይ ጌታ አፈኪሩይ የኩስኩስታፍ እቡይ ትዕቢተኛ እብሎይ የሰው ስም እኩይ ክፉ እፉ- እፉይ የበሰለ የሰባ ኪሩይ ኩስኩስት ወይ ወዮ ውቁይ የተቆረጠ ውኡይ የተቃጠለ ዛይ የፊደል ስም ዛይ ስም አምላክ ዠደይ የኮከብ ስም ደላይ ንጥፋይ ምጥፋይ የወንድ ብልት ጋይ የአገር ስም ጌጋይ በደል ግብረ ኪሩይ የኩስኩስታፍ ጉዕቱይ ደካማ ፈራሽ ጠዋይ ጠማማ ጥራይ ጥሬ ያልበሰለ ፀሐይ ፀሐይ ፀሐይ ወልድ ፀሐይ ንጉሥ ጸደይ ዘመነ በልግ ዘመነ መከር ጽንሁይ ጠውላጋ የከሳ ጽንሁይ ያወራ ጽጋይ ድሪ ፈድይ ብድር መመለስ ሳብዕ ዘርና ነባር ሀለስትዮ ጦጣ ሀለስትዮ የበዳ አህያ ለፈዮ ከ- ከዚህ ወዲህ አለ መድዮ ጨፌ ሲባዮ የአገር ስም ቀራንዮ የአገር ስም ተናህዮ መግለጽ መናዘዝ ኤልዮ የራእይት ስም ኤጲድቅስዮ የእንጨት ስም ኦርዮ የሰው ስም ከማንዮ ግስላ ከባበጥውዮ መቆለፊያ ከባበጥውዮ ክባስ ጥውዮ ጥልፍ